ጤና ይስጥልኝ BGI ኢትዮጵያ ሄለን ነኝ። እባክዎ ምን ልርዳው?
አብሮ ይስጥልን። CO2 ተመዝግበን ነበርና ኦክሲጅን እሺ
ዘገየብን። ዛሬ አምስተኛ ቀኑ ነው ከተመዘገበ በሶስት ቀን ይመጣል።
እሺ የትኬት ቁጥር ተሰጥቶት ነበር ያን ጊዜ?
እህ የትኬት ቁጥር
የትኬት ቁጥር አዎ፣ መመዝገቢያ ኮድ አዎ ይነግሩኛል።
okay፣ ሀያ አንድ ሀያ ሶስት ሀያ አንድ ሀያ ሶስት አዎ እሺ መስመር ላይ ጠብቁኝ።
okay።
በሱ ፍቃድ ግሮሰሪ ነው ደንበኛችን።
እህ በሱ ፍቃድ ግሮሰሪ።
ደግሰው ደግሰው እሺ እሺ ይቅርታ አንድ ጊዜ መስመር ላይ ጠብቁኝ። የነገሩኝ ትኬት ቁጥር ብለን የሰራው በዚህ ስልክ ቁጥር ነበር የተመዘገቡት ደንበኛችን።
በዚህ ነበረ የተመዘገብነው ስልክ የደግሰው ነው የዚህ ነው በዚህ ነበረ። አዎ በዚህ በዚህ ስልክ ቁጥር እሺ አዎ።
መስመር ላይ ጠብቁኝ አንድ ጊዜ okay
ደግሰው ግሮሰሪ አይደል?
አዎ አዎ እሺ ደንበኛችን እስካሁን አልመጣሎትም CO2 አልመጣንማ።
እሺ፣ እ እኔ ደግሜ እንደ ቅሬታ አድርጌ መዘግብልታለሁ። የት አካባቢ ነው የሚገኙት?
አባዶ የካባዶ አስራ ሶስት እሺ፣ እሺ፣ እኔ እንደ ቅሬታ አድርጌ መዝግቤልዎታለሁ። ለሚመለከተው ክፍል አስተላልፌያለሁ። መፍትሄ ይሰጡታል። የሚመለከተው እሺ፣ ሌላ የምረዳዎት ነገር አለ?
ምንም የለም። አይ ይህም በቃ እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉት ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
OK፣ መልካም